ጤና ይስጥልኝ ስፖርት ነው እባክዎ መለሰው
እንትን ወደ ቴሌብር withdraw አድርገ ነበርና ሶስት ሺ አምስት መቶ ብር እሺ ከዚህ ከአሪፍ ስፖርት ቀንሶ ነበረ ወደዛ አልገባም ነበረ እም፣ ትላንትና እንትን link ልካልኝ ምናምን screenshot አድርጌ attach አድርጌ ነበረ
መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቁት በትዕግስት ይጠብቁን ደንበኛችን
አዎ ቴሌግራም ላይ ታረችም እዛው እንትን link ኡ ልካልኝ ክሮም ላይ attach ያደረኩላት screenshot ነው
እኮ ክሮም ላይ ገብተው ጥያቄ ምልክቱ አለ አይደለም እዛ ላይ አዎ።
ገብተው attach አደረጉት
አዎ አን- no ኦ፣ link ያው ልካልኝ በራሱ link
ምንድን ነው ማናት የላከችሎት link
link አላ የሆነ የአሪፍ ስፖርት እንትን መቀበያ ብላ address ልካልኝ እሱ ላይ ገብቼ ነው attach ያደረኩላት አሪፍ ስፖርት አዎ
ይሄ ሁሉ ስፖርት ነው
ሁሉ ስፖርት ነው። እሺ ሁሉ ስፖርት ደግሞ እንትን አራት መቶ ሰማንያ ሶስት ብር ከዚህ ቅ- ወደ ላይ ሁሉ ስፖርት ልኬ አልደረሰም። ከቴሌ ብር ከቴሌ ብር ቀንሶብኝ ነበር።
እኮ screenshot አድርገው ይላኩልን በቴሌግራም ልክ ያለው ልክ ያለው ከላኩ እዛው ላይ መልስን ስለሚሰጡት በትዕግስት ይጠብቁን እሺ